Geç.
يلا
Hello.
يلا Hello. Something.
سمع ጤና ይስጥልኝ። በኢስቲቪ ሰው የምንረዳ
የሆነ ቤት ነበረ ቼክ ታደርግልኛለህ ቤት
እሺ፣ ካሸር ኮዱን ንገረኝ።
አይ ስኬት አይደለም እሺ፣
Friendly game ነበር ገባ
እሺ፣
ካዛኪስታን ኡዝቤኪስታን ይለኛል ግን game ኡ አስራ ስምንት ተኩል ነበር የተጻፈው እሺ።
live ላይም የለ ምንም ላይ የለም እሷ እሱ ብቻ ነበር የቀረው
ቲኬቱ ላይ ያለ ጨዋታው
አዎ እኔ የቆረጥኩት game ላይ ስላለ cashier ኮዱን ንገረኝ። የቲኬቱ
ምን አልሽ የቲኬቱን cashier ኮዱን ንገረኝ።
አይ game ኡን ማረጋገጥ ፈልጌ ነበር አስራ ስምንት postpone ተደርጎ ነው ወይስ ጨዋታውን check እንዳረገው ቲኬቱን ንገረኝ እና ከ- ከዛ ላይ ጨዋታው ቴሌግራም ላይ ላክልህ ስለ customer ስለማውቀውም እሺ፣
ላክልሽ ይቻላል ይቻላል።
እሺ አሁን የደወልኩት ነኝ ብለህ ላክልኝ። እሺ፣ ምን አልሽ አሁን የደወልኩት ነኝ ብለህ
እሺ እልክልሻለሁ